Hello?
አቤት አቤት
Hello
አቤት አቤት ሰላም ጤና ይስጥልን።
አብሮ ስትልኝ አለን ምን ልርዳዎት?
እኔ በቴሌም በጣም የፈጅን ተቀ- አይቼ የሆነ መጣውን ነገር ተረድቼ እንትን ልበል ስል እኮ መድረስ አልቻለም።
እሺ የሚመጣለት message ቴሌዊን game ይባላል። game ኦችን ሲጫወቱ ሽልማት ያገኛሉ።
ገሞችን ሲጫወት እንደመጣ መሰረት እንደመጣ መድረስ አልቻለማ።
እም?
እንደ ጥያቄው መሰረት መድረስ አልቻለማ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ። መጀመሪያ
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
እም።